ሰላም ነው። እንዴት ነው?
እግዚአብሔር ይመስገን። አባት እንዴት ነው?
መስቀል ፍላወር ነበርኩኝ። እናንተ መሸጫችሁ ምኑ ጋር ነው? መኪና ማየት ፈልጉ።
ምን አይነት መኪና ፈልገው ነው አባት?
Swift ፈልጌ ነበር። ትናንትና ደውለን አለ ምናምን ብላችሁ ነው።
እስቲ ቁጥር ልስጥዎት። እሺ
ቁጥር ያዝልኝ። እሺ እሺ።
ዜሮ ዘጠኝ አርባ አራት
አንዴ አንዴ። ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ
ሰማንያ ሰባት አርባ አንድ አስራ አንድ እሺ